ጤና ይስጥልኝ ቻባ
ሰላም እንዴት ነሽ?
ሰላም መጣት
አንድ ወር ሆነኝ ማማ በአፍሮቢቲንግ አስገብቼ አምስት መቶ ብር እስካሁን አልገባለኝም። እዛም ስደውል ወደዚህ ይሉኛል። check አድርጊልኝ።
transaction message ልከውልና እ?
transaction message ቴሌግራም ላይ ልከውልን አለኛ።
አላኩም በዚህ ልላክ።
አይ በዚህ ሳይሆን ዜሮ ዘጠኝ ስልሳ
እሺ ዜሮ ዘጠኝ ስልሳ እሺ
ሰባ ሁለት
ቆይ፣ ዜሮ ዘጠኝ ስልሳ ሀያ ሁለት ነው እ?
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት እሺ አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት በዚህ ልላክላችሁ ቴሌግራም በዚህ ቴሌግራም ላይ ላኩልን።
አዎ።